ከዚህ በኋላ ስንት ደቂቃ ይፈጃል? ነው አይደለ? ወይኔ ጉዴ ገባ። ሬስቶራንት ስልክ አያነሱም በእርግጠኝነት። አያነሱም።
ሰላም ስል hello ሰላም፣ ሰላም ከቢዩ ነበር የምደውልልሽ።
ከየት?
ከቢዩ delivery ነው የምደውለው።
እሺ በዘጠና ሰላሳ ሶስት ሀምሳ ሁለት order እሺ።
ታዛችሁ ነበርና ከዚህ በኋላ ስንት ደቂቃ ይፈጃል?
መቼ ነው የታዘዘው? አሁን ኦር ነበር ተቀበላችሁ እንዳል
አይ አሁን አይደለም ትንሽ ቆየት ብሏልና ከአንድ ሰዓት በፊት የገባ ነው። በዘጠና ሰላሳ ሶስት ሀምሳ ሁለት አልታዘዘም። ከአንድ ሰዓት በፊት አገባ እኔ አንድ ሰው ደውሎልኝ እ፣ ፖሎችክን አላቸው ይስለኝ አዎ አልኩት። ከዛ ቆይ መልሼ እደውላለሁ አለ። አልደወለም፣ ነንበርም አልነገረኝም፣ መልሶ አልደወለም። እኔ ነበር ስልክ የተቀበለ ማረጋገጥ እሺ፣ በቃ እሺ።